ሄሎ ሄሎ፣
ሄሎ አቤት። አብሮ ይስጣል።
እንዴት ናችሁ?
እግዚአብሔር ይመስገን።
five L አላችሁ እንዴ?
five L አለ ነው?
ከባንክ ጋር
አዎ፣ ከባንክ ጋር የሚመቻች ሁለት ሺህ ሁለት ሞዴል five L አለ።
ሁለት ሺህ ሁለት አሪዞታ ነው ያለው።
አዎ፣ ታርጋ ያው ለጥፏል?
በፍተሻ ታርጋ ያለው አዎ፣ የለጠፈ በፍተሻ ስንት አዎ፣ አስራ ሰባት ዋጋ ዋጋ አስራ አስራ ሰባት ሰባት ነው። አዎ፣ እንትን እ፣ ጋር እዚህ ምንድን ኳስ ነው?
አደባባይ እ እ?
መስቀል ፍላወር ሳይሆን ፋይፍ ኤሉ ፓስተር ነው ያለው። አዎ ፓስተር ነው ያለው።
አዎ፣
በቃ እሺ፣ መስቀል ፍላወሩ የለም።
መስቀል ፍላወር የለንም ፋይፍ ኤል አዎ፣
ኦኬ፣ ስለዚህ ፓስተሩ ጋር አስራ አስራ ሰባት የሚባል አለ ሁለት ሺህ ሁለት አስራ ሰባት የሚባል አለና ሁለት ሁለት ሞዴል በፍተሻ ነገ መምጣት እችላለሁ።
ትችላለህ። አዎ፣ ም፣ በቃ እሺ፣ እሺ እሺ።